hello
አቤት።
ጤና ይስጥልኝ።
አብሮ ስትልን እንትን ላይ message ላይ ላፕቶፕ ኮራር ምናምን የሚለው message እኮ ስላልገባኝ ነው።
እሺ ቴሌዊን game ነው። game ኡን ካሸነፉ ሞባይል ላፕቶፕ አምስት ሺህ ብር ሽልማት ነው።
እሺ
ስለዚህ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውላሉ። መጀመሪያ ኮከብ ዘጠኝ
ኮከብ ዘጠኝ ሰማንያ አምስት እሺ
ከዛ ሰባት ቁጥር ተጭነው አማርኛ አድርጉ።
አማርኛ ኩስቲ ልኳ ቴክኖ ስለሆነች አታነብም አትይም?
ሶስት ቁጥር ላይ ለመጫወት የሚለውን ይምረጡ።
እሺ
ከዛ ጥያቄና መልስና እድሉን ይሞክሩ የሚል ይመጣል።
እሺ እሺ
ጥያቄና መልስ በኮይን የእድል ጨዋታ ደግሞ በትኬት ይጠቀሙ።
እሺ እሺ እሺ
ቴንክ ዩ ዩር ዌልከም።
እሺ እሺ እሺ